Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
ጤና ይስጥልኝ።
ፊሊንግ ስቶ ነው ምስል የደወሉት ምን ልርዳዎት?
አ- አዎ የአክሲዮን ሽያጭ information ፈልጌ ነበረ።
እሺ ይቻላል።
Okay ማግኘት ይችላል information? ሐምሌ ነው አይደል የሚጀምረው?
አዎ ሐምሌ አንድ እንጀምራለን።
አዎ አሁን እ፣ ስልኮትና ስሞትን ይዝና ያኔ ሽያጭ ሲጀመር እደውሎትና አቅራቢዎት ያለው ቢሮ መጥተው ሽያጭ እ።
ማረ- መፈጸም ይችላሉ ማለት ነው።
Okay አክሲዮኖቻችን ያው ትንሹ ከሀያ ሺህ ጀምሮ ነው፣ ትልቁ ደግሞ ሁለት ሚሊዮን ነው ማለት ነው።
ሀያ ሺ ከሀያ ሺ ጀምሮ አ Okay ትንሹ ሀያ ሺህ ነው መግዛት የሚቻለው ማለት ነው። ስሞትን ማን ልበል ፌቨን እሺ፣ ወይዘሮ ፌቨን ማስታወቂያችን ከምን ሰምተው ነው?
ቴሌግራም ላይ ነበር ያየሁት።
እሺ፣ ስለዚህ ሲጀመር ደውሎታለሁ ከአንድ ከሁለት ከሶስት ሳምንት በኋላ።
እሺ እጠብቃለሁ። እሺ፣ እሺ፣ የት አካባቢ ነው?
አራት ወይዘሮ- ኪሎ Okay፣ እሺ፣ ደውሎታለሁ።